ሄሎ ሄሎ ዳዊት አቤት።
እ ደውለህ ነበር እንዴ ዜሮ አንድ አንድ አው ስልካችሁ አይሰራም።
okay እሺ ምን ነበር እሺ ሀምሳ ሶስት ሰላሳ ሰባት
ሀምሳ ሶስት ሰላሳ ሰባት የዮሐንስ order ነው አይደለም የካሌብ እሸት እሺ
እ፣ እሱ ፍትፍቱ የለም ምግብ ቤቱ አልሰራውም ወይም ደግሞ የለም እና ደውሎ contact ማድረጊያ ስልክ አልሰጠውም ምግብ ቤቱ ማለት ነው። እና ኦኬ አብሮት አልጫ ፍርፍር ታዞ ነበር መሰለኝ እሱ ተሰርቷል እና driver ኡ ይውሰዱ አይውሰደው የሚለውን ነገር ጠይቃችሁ ነበር ኦኬ የደወልኩት በቃ እሺ እደውልለታለሁ ለልጁ እዛው ነው ምግብ ቤት ነው ያለው ይመስለኛል አልወጣም።
እስኪ ቆይ ልደውልለት እሺ እሺ። ሀምሳ ሰባት አይደለ ዳዊት አዎ፣ ሰላሳ ሰባት
እሺ